ጤና ይስጥልኝ አስቴር አዲስኝ ባኮም ልርዶ ጤና ይስጥልኝ ኩዊክር በኤሌክትሪክ ዲጂታል አድርጌ ነበር ከቴሌ ብር ዲፖዚት አላረግም ብር
ጤና ይስጥልኝ ይሰማል ደንበኛችን
በዚህ ስልክ ኩዊክ ብር ዲጂታል አድርጌ ነበር ከቴሌ ብር ብር ዲፖዚት አላረግም ብር
እሺ ደንበኛችን ሙሉ ስሞትን ይንገሩኝ ኤልሳቤት ጌታቸው ማናለኝ ኤልሳቤት ጌታቸው እሺ እሺ ደንበኛችን በዚህ ቁጥር ነው ቴሌብር የሚጠቀሙት አዎ
እሺ የገንዘቡን መጠን ይንገሩኝ ደንበኛችን
ኖ እንትን deposit አላረግም ነው ያለኝ deposit ያደረግልኝ ነበር ከዚህ በፊት እና ሶስት ሺህ ብር deposit አድርጌ እሺ reject ብሏል ከዛ በኋላ deposit አላረግም ማለት
እሺ ደንበኛችን ምናልባት connection ችግር ካለ ድንገት እንደዚህ አይነት ነገሮች ይፈጠራሉ stable የሆነ connection አሉት
አዎ ይሰራል
ይሰራል አዎ ደጋግሞ ይሞክሩትና ካልሰውሎት ለሚመለከተው አላስተላልፍሎታለሁ
እሺ
እሺ አመሰግናለሁ ስለደወሉ ሌላ የምረዱት ነገር አለ አይ ምንም
እሺ አመሰግናለሁ መልካም ምሽት ይሁንልዎት